ጤና ይስጥልኝ። ሁሉ ስፖርት ኮኮብ ምንድነው?
አብሮ ይስጥልን። ሁሉ ስፖርት አቆም እንዴ?
አላቆምም። ምን ነበረ?
አልሰራ አለ። አይ ብር wallet ላይ ለማስገባት ብር እምቢ አለ ከቴሌ ብር።
እሺ መጀመሪያ deposit ይበሉ። ብር አዎ።
አስገብተው deposit ሲሉ የ scanner ኡ ምልክት ያመጣል አይደለ? QR code አዎ።
ከእሱ አጠገብ login የምትል አለች።
Okay።
እሱ ወደ ጎን አዎ።
ሲያደርጓት ማለት ነው።
አዎ።
እዛ ላይ ገብተው የስልክ ቁጥር PIN እና verification code ይጠይቃል። verification code ኡ እ፣ አዎ።
ከላይ ከስልክ ቁጥር ከሚያስገቡ ጎን አዎ።
get code የምትል አለች። እሷን Get code?
ሲነኳት አዎ እሷን ሲነኳት OTP ያመጣሉታል። እሱን Okay.
verification code ላይ አስገብተው ስልክ ቁጥርና PIN የእርሶን አስገብተው እ፣ Okay.
ገንዘብ አስገባ ሲሉ ድጋሚ PIN ይጠይቃል። ድጋሚ PIN አስገብተው ከዛ ይገባሉታል። ብሩ
እሺ በቃ ቬሪፊኬሽን ኮድ ሁሉ ስፖርት ነው የሚልከው አዎ።
ቴሌ ብር።
ሁሉ ሁሉ ስፖርት ስፖርት ነው የሚልከው።
አዎ ኦቲፒ ነው የሚልክልዎት።
እሺ እሺ፣ አመሰግናለሁ። እሺ።